የዘ ጤና ሰላም በሽትበት ሄሎ
ዊትድሮ ብር አድርጌ ነበርኩ። ከዛ ፋይለር ፋይለር ፋይል ምናምን አልኩት።
ምን አልከኝ? አንድ ላይ ዊትድሮ ብር አድርጌ ነበርኩ ወደ ቴሌ ብር።
እሺ ከዛ ፋይለር ፋይልን ምናምን ያለ ብሩ አላ- አልገባም። ቼክ በላይ
እሺ ንገረኝ። ስልክ ዜሮ ዘጠኝ
ዜሮ ዘጠኝ እሺ አስራ አምስት እሺ
ሀምሳ ስድስት እሺ አስራ ሰባት እሺ ስልሳ ስድስት
መቼ ነው? ዛሬ ነው።
አይ ማታ ነበርክ ወደ ስድስት ሰዓት ምናምን ስድስት ሰዓት
ሄሎ ስንት ብር ነው ወንድሜ? ሄሎ ሄሎ ሄሎ ሄሎ
ወይ እሺ ሰመመት
እሺ voucher ላይ ነው። ኮዱን ይዘህ ሄደህ መውሰድ ትችላለህ። እሺ voucher ላይ ነው ያለው።
እሺ ይዘህ ሄደህ መውሰድ ትችላለህ። እሺ
ቮቸር አዎ ቮቸር ላይ ነው ያለው።
እንዴት እናወጣለን? voucher ስለማ ሱቅ ሄደህ መውሰድ ትችላለህ። መጀመሪያ እ?
ሱቅ የቤት ቤት ሱቅ ሄደህ መውሰድ ትችላለህ።
እንደዛ ነው።
አዎ እሺ እሺ thank you ችግር የለም።